Hello? Hello? Hello? Hello?
Hello
ሰላም ጤና ይስጥልኝ።
ሰላም ደህና
እግዚአብሔር ይመስገን። ዋሽንግተን ነው አይደለ? እ፣ እንደ ነገ information መጠየቅ ፈልጌ ነው። ለነገ ቀጠሮ ነበረኝ ለ endoscopy እና ጠዋት ሁለት ሰዓት ተብዬ ነበረ።
እሺ
እ፣ ምንድን ነው ቅድመ ሁኔታ የነበረው? ምግብ መብላት የለብኝም? ምንድን ነበረ? ከይቅርታ ጋራ
ሌላ ስልክ ስጦት እዛ ይደውሉ ቀጠሮ ያስያዙት ቦታ
እ እ ሌላ ስልክ እሰጦታለሁ
Okay፣ እየነዳው ነው አሁን ም- መያዝ እ፣ ይቸግረኛል።
በቃ ወይ ሲያቆሙ ይደውሉልን
እሺ፣ እሺ፣ አመሰግናለሁ።